Hello?
ሄላው ስራ እንዴት ዋሉ?
እግዚአብሔር ይመስገን። ዛሬ ያላችሁ እንዴ?
የትም አይቀርም።
እ?
የት አዲሱ
ስታንዳፕ ኮሜዲ ለማይፈልገው ነው?
እ እ አዎ ይቻላል አለን። አስራ ሁለት ሰዓት ላይ አለን።
ስንት ሰዓት ላይ እ?
አስራ ሁለት ሰዓት ላይ ኬኤምሲ የን?
ኢኮኖሚክስ የት?
ባለቤት ሲኤምሲ ቅዱስ ሚካኤል አካባቢ እ
ኢኮኖሚክስ ባለሙያዎች ህንፃ ላይ
ጥሩ። እስኪ መልሼ እደውላለሁ። እሺ እሺ